hello hello hello hello ጤና ይስጥልኝ ረስልኝ እንዴት ነው?
ሰላም ነው።
አብሮ ይስጥልኝ እንዴት ነው?
ሬጅስቶን ነው አለ አዎ አዎ በትክክል ቢሮ የቱ ጋ ነው? ገርጂ ምን ጋ ነው?
ገርጂ ቦሌ ሆምስን ያውቁታል?
ቦሌውም ታላቀው ይሄ ስታዲየም ያለበት ጋ ነው።
እ አዎ ከዛ ፊት ለፊት አሁን ስታዲየሙ ለምሳሌ ይሄ እንትን ላይ ያለው ከ- እ፣ እ ኮሪያ ሆስፒታልን ያውቁታል? ኮሪያ ኮሪያ ሆስፒታል ሆስፒታል ወደ እሺ።
አየር ጤና ወደ አየር ማረፊያ የሚወስደው መንገድ እ፣ አዎ እሱ እዛ ነው ትሉ ጫፍ ጫፉ ያለ የሚታጠፈው አዎ አዎ ቀጭኗ መንገድ ማለት ነው።
ቀጭኗ መንገድ አዎ አዎ እሱ በኩል ነው ያላችሁ።
ነጭ ነጭ ህንጻ አለ ፊልም የሚል አይ መጥቻ ነው ከዚህ እኮ ጠፍቶብኝ እኮ ነው አ
ጠፍቶብኝ። ኮሪያ ሆስፒታል ጋ በሱ በኩል ምጣ።
አ፣ ኮሪያ ሆስፒታል ወደ ታች የሚወስደውን አስፋልት ይዘው ይምጡ። check አረጎታለሁ እኔም ከጠፋብዎት።
አይ፣ በቃ ዛሬ አይደለም የምመጣው ወይ ነገ እሺ ከነገ ወዲያ ነው። በቃ ቦታውን ለማወቅ ነው።
እሺ እሺ እሺ እሺ እሺ አመሰግናለሁ።
እሺ መልካም